እኔ ከሱ ላይ መጫወት እችላለሁ። ምክንያቱም ትልቅ ነው። እኔ ከሱ ላይ መጫወት እችላለሁ። አቤት ነው። አዎ፣ እኔ መጫወት ትልቅ ነበረ። ደግሞ
hello፣ ጤና ይስጥልኝ።
አቤት።
ሰላም ነው።
ጤና ይስጥልኝ።
እ፣ ቼክ ጽፈሽ ነበር ለማሊባባ ሄኖክ?
አዎ
እሺ
የቶም ጎይቶም ነው እኮ እ?
የጎይቶም ባለቤት ነኝ።
ጎይቶ
ጎይቶም ኦ።
ቶም
ኦ እ፣ compact
አዎ
okay። እሺ እሺ እናት።
ምንድን ነው? ምን ነበረ?
አይ ምንም ለማረጋገጥ ነበር የማን ቼክ እንደሆነ።
አዎ፣ አልተቀደደም አይደለ ቼኩ?
አይ እኛ ጋር ተቀምጦ ነበርና የተወሰኑት ስለተደበላለቀብን አዎ ከዛ ነው። ችግር የለም ሄኖክ ነኝ እኔ። ች- ችግር የለውም።
እ፣ እሺ እሺ።
እሺ እሺ።
የሚቀደድ ከሆነም ወይ ቅደደዋ።
አይ void እናደርገዋለን። ለዛ ነው እየደወልን ያለ ነው።
እሺ እሺ።
እሺ እሺ።